ጤና ይስጥልኝ። ቅድም ደውዬ ነበር። ትላንትና አዘን አልደረሰንም፣ አልደወሉልንም እና ያድራል ወይስ አልወጣም እስካሁን?
እስኪ ስልክ ይነግሩኛል።
ዜሮ ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ ሀምሳ አምስት
ሀምሳ አምስት ስልሳ አንድ ስልሳ አንድ አስራ አራት መርጎ የሚል መርጉ አ፣
አራት product ነው አይደል?
አዎ።
ቲማቲም፣ ሽንኩርት፣ ድንችና አቮካዶ።
አዎ
ለ- ይቅርታ location ኡ የት አካባቢ ነው?
ሳንሱሲ bus station።
ሳንሱሲ።
አዎ
okay። እሺ፣ እሺ። አንዴ ቆይ መልሼ ደውሎት።
እሺ
እሺ፣ እሺ።